Salut, ma chérie. Hello? Hello? Hello?
ጤና ይስጥልኝ።
ሰላም።
ቺፕቺፕ አዝዤ ነበረ ሽንኩርት፣ ድንችና ካሮት።
እሺ እ፣ የድንቹና የሽንኩርቱ ኮድ መጥቶልኛል። የካሮቱ ግን አልመጣም ኮዱ okay። በዚህ ቁጥር ነው ያዘዙት?
እ?
በዚህ ቁጥር ነው ያዘዙት? check አድርግሎት።
እስቲ check አድርጉልኝ በዚህ ቁጥር ነው የታዘዙ አይደል?
እ?
በዚህ ቁጥር ነው ያዘዙት? በዚህ ስልክ አዎ ቁጥር?
order ተደርጓል። አዎ በዚህ ቁጥር okay። አዎ የካሮቱ ምናልባት group ኡ late ሆኖ ስለሞላ ነው ኮድ ያልገባሉት እና ስለዚህ አሁን ልጁ እኮ ደወለልኝ ይዤ እየመጣሁ ነው ብሎ እንዴ አይሰጠኝም ያለ ኮድ እ፣ አዎ ካሮት ነገ ነው ይመጣሉት። ካሮቱ አይደርሱም ዛሬ። accept ጥሩ አታደርጉ።
ነገር ነው የሚመጣው አዎ እ፣ ስንት ሰዓት ነው የሞላው? ካ- ካሮቱ ይመስለኛል ቆይቶ ነው የሞላው አይደል? group ኡ ትናንትና የሆነ ወደ ማታ ወደ አስራ አንድ ወደ ሰዓት ማታ ሁለት ሰዓት አካባቢ፣ ማታ አዎ።
አካባቢ አዎ አዎ ትንሽ ከነዛ ዘጌት ብሎ ስለሞላ accept አልተደረገም። ለዛ ነው እሱ ለምን ይመጣሉታል። ነገ ችግር የለውም።
እሺ እሺ እሺ፣ እሺ መልካም ቀን።